hello ጤና ይስጥልኝ። ሰላም ማዕድን ቲማቲም እና አቮካዶ
እሺ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አስራ አራት ዜሮ ስድስት እሺ ዘጠና ዘጠና አንድ
እሺ order ያደረኩት መቼ ነበር order ያደረኩት?
ትናንትና